ሰልፍ እስኪ በባይ
ሄሎ ሄሎ ወይ ስልሳ ዘጠኝ ሀያ አምስት
ምንድን ነው?
አልደረሰም order ኡ መብራቱ ሂዷል
መሰራት ተጀምሯል ምግቡ?
ተጀምሯል አዎ ተጀምሯል ብለኝ ነበርና መብራት ሄደ
እሺ ቆይ አንዴ ደውዬ ላረጋግጥ። እሺ ማን ነው ስምህ?
አስተማረኝ እሺ አብተማሪ ግን ጄኔሬተር እያስነሱ መሰለኝ off time እንዳይገባብኝ
ጄኔሬተር አላቸው ማስነሳት አዎ ይችላሉ አይደለ?
አዎ እያስነሱ ነው አሁን
በቃ እንደዛ ከሆነ እ፣ ገና አልደረሰም ብዬ አስተላልፍልሃለሁ።
ስለዚህ off time እንዳይገባብኝ እሺ